ሄሎ ሄሎ፣ አቤት ጤና ይስጥልኝ አቶ ቦጋለ።
እ ጤና ይስጥልኝ።
ደህና እግዚአብሔር ይመስገን ከ Flintstone Homes ነበር የደወልኩሎት።
እ እ ከ Flintstone Homes ነበር የደወልኩሎት።
የጣልሽ የጣልሽ Flintstone Homes።
ስኳር
አይ Flintstone Homes። hello አቤት አቤት በምን ፈለግሽኝ?
እ፣ አሁን እ፣ ቤተሰቦች ደውለው እ፣ አቅጣጫ እንደነግሮት ነግረውኝ ነበር።
የምን የምን የምን የአክሲዮን ሽያጭ
እኮ እኮ የልደታ ቢሯችንን ማለት ነው።
የት ነው ያላችሁት?
አወቁት አሁን?
አይደለ ንገሪኝ። ቦታው ቦታው እሺ ልደታ መርካቶ የገበያ ማዕከል የሚለውን ህንጻ ያውቁታል?
የቱ ጋር ከቤተ ክርስቲያኑ ወደ ከቤተ ክርስቲያኑ ከፍርድ ቤቱ ወደ አብነት የሚወስዱ አስፓልት ጋር ወይም ደግሞ ኮንዶሚኒየሙን ካወቁት ዞር።
አ ዞር ሲሉ እንትኑ አደባባዩ ዶሬ ነው ነጭ ህንጻው ወደ አብነት የሚወስደው አስፓልት ጋር ማለት ነው።
እኮ ጫፍ ላይ ነጭ ህንጻ ትንንሽ መስኮቶች ያሉበትን ያውቁታል? ወይ ደግሞ ምኑ ጋር ነው ያሉት አሁን እርስዎ?
እኔ አሁን ሜክሲኮ ጋር ነው ያለው።
በቃ እሺ፣ ፍርድ ቤቱ ጋር ሲደርሱ እ፣ ይደውሉልና የሽያጭ ባለሙያዎች ወጥተው ይቀበለውታል። hello አቶ ቦጋለ፣ እሺ እሺ እሺ ትንሽ ቆይቼ እኔም አስታውሶታለሁ።